ሄሎ አዎ CT scan ፈልገን ነበረ ከምኒልክ እሺ
ይልኩልናል
አዎ እንልካለን። ምን አይነት እሺ።
የሚፈለግ?
እ እ?
እሺ እሺ። በዚህ ስልክ ይደውልልዎት?
አዎ ይደውልኝ አዎ እሺ ይደውልልዎታል። ምን አይነት ነው የፈለጉት? ኮንሱል ስልካ ማለት
አምቡላንስ እንዲመጣ ነው አይደል የፈለጉት?
አዎ እኮ CT scan ኡ ምን አይነት ነው የፈለጉት ለመነሳት?
ከአንገት በላይ ነው ጭንቅላት ጭንቅላት የወጡን ድረስ brain ሄሎ ይባላል። brain CT scan።
ጤና ይስጥልን ሰላም ደህና?
ከሚኒሊክ adult emergency brain CT እሺ እሺ።
የሚፈልጉ አሉ እና without contrast ማለት ነው without contrast።
አዎ።
እሺ እሺ።
እና ዋጋውን አምቡላንስ ያውቃሉ?
ኦክሲጅን ይፈልጋሉ እሺ እ፣ ሌላ ነገር ያው ትንሽ confusion ነው እንጂ ሌላ ምንም እንትን የላቸው በቃ አምቡላንስ እንልካለን። በዚህ ስልክ ይደውላሉ፣ በሌላ ስልክ አዎ።
እንዲያነሱላቸው። ሚኒሊክ ማለት ስለዚህ- ያሉት ሚኒሊክ emergency ያው adult emergency ይደውላሉ።
እሺ።
ዋጋውን ያውቃሉ?
ዋጋው ስንት ነው ሁለት ሺህ አምስት መቶ በቃ without ነው አይደል ያሉት?
without contrast brain CT አዎ brain CT without contrast።
አዎ እሺ በቃ፣ እ፣ ሁለት ሁለት ሺህ ሰባት መቶ ይቅርታ። እሺ እሺ እሺ ሁለት እሺ ሺህ ሰባት መቶ አዎ።
እሺ።
እሺ ይደውላሉ።
እሺ